ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ወይዘሮ ኤደን አቤት ትርሲት ነኝ ከ Steam for Kids ነበር የምደውልልሽ።
ከየት ከ Steam for Kids
ቱርኪድ ስሽየት ነበር? ይቅርታ።
የልጆች programming class
አዎ የት ነበር?
ከአዶት ኦሲንስሽ አዶት ልክ ነው። እሺ እኔ እናት አስታወስሽው?
እሺ አዎ አስታወስኩኝ።
አዎ፣ እንዴት ነሽ?
የሆነ እንትን ውስጥ ነኝና okay፣ ችግር ወደዚህ ነው።
ለመምጣት አዎ። እሺ እግዚአብሔር ይመስገን። እንዴት ነሽ?
አለን አለን፣ ሰላም ነው።
እግዚአብሔር እ፣ ይመስገን።
አዶት ከዚህ በፊት የ weekend class ወስዶ ነበር አይደለ?
አዎ አዎ
እሺ፣ እና እንዴት ነበር ቆይታው?
እ፣ ጥሩ ነበር። የክረምቱንም ተምሮ ነበረ።
ስለዚህ የመቀጠል እ፣ ፕላን ካላችሁ October five ላይ እ፣ weekend class እንጀምራለን October five እሺ እሺ እናቴ እና placement ላይ ያዝልሽ።
አዎ ያዥልኝ እሺ እሺ፣ መልካም ቀን።